ጤና ይስጥልኝ BGI ኢትዮጵያ ራሂል ነኝ። እባክዎት ምንድን ነው?
ጥገና ሪፖርት ለማድረግ ነበር የ draft machine እሺ TIN number አሉት?
ነበር እንገድ በአንድ የሺ ቅርታ ነበር ዜሮ ዜሮ እህ
ሰባ አንድ እህ
ሰማንያ ሶስት እህ
ዜሮ ዘጠኝ ስልሳ ሄሎ አፕሮግራም
እሺ የት አካባቢ ነው ያሉት?
ወሎ ሰፈር አይቤክስ ወሎ ሰፈር ምኑ ጋር
አይቤክስ አይቤክስ
ምናምን አይቤክስ ሆቴል
እሺ ማን ልበል?
እንደ ራሴ
የአባት ስም እንደ ራሴ ጋሻ በዚሁ ስልክ መዝግብ draft machine አያቀዘቅዝም።
እሺ አ- ይሄ የደወሉበት ቁጥር ለያዘው አዎ አዎ
እሺ፣ ለሚመለከተው አካል አስተላልፍ ይለዋለሁ።
እሺ